hello እቃ አዘን ነበርና ኮድ አልተላከልንም። አነሱ ሊረዱ መች ነበር order ያደረጉት?
hello hello
ጤና ይስጥልን።
አብሮ ይስጥልን።
እ፣ ትናንትና order አድርገን ኮድ አልተላከልንም። እቃው መጥቷል። እንትን ኮድ ቢላክ ኑሮ ይመጣ ነበር። ማለት ኮድ ስለተላከ ነው እቃው የመጣው፣ ግን እዚህ ኮዱ አልገባም። ድጋሚ መላክ እንትን ነው አይደል?
ይሆናል ወይስ ቲማቲም ነው ነግሪኛለሽ?
አይደለ? ቲማቲም ነው።
no አይደለም፣ ሽንኩርት
በማ ነበር? በዚህ ስልክ ነው? በማዲ ነው?
አ- አይደለም፣ አይደለም። እ፣ በማን?
የ- በአለም የሚለውን ሲም ካርዱ ስልክ ስልክ ቁጥሩ ንገርሽ ዜሮ እሺ፣ ዘጠኝ ዜሮ አራት እሺ፣ ዘጠና ሰባት እሺ፣
እ፣ ሰባ ሁለት እሺ።
no ዜሮ ዜሮ አራት ሰማንያ ዘጠኝ ሰባ ሁለት ሰማንያ አንድ
0489 ሰማንያ ዘጠኝ ሰባ ሁለት ሰማንያ አንድ
81 ሽንኩርት ነው ያሉኝ?
አዎ ሽንኩርት
okay እሺ፣ አንዴ መስመር ላይ ጠብቁኝ። አ- እሺ።
180 ኪሎ ነው?
አዎ መቶ ሰማንያ ኪሎ ሽንኩርት እሺ፣ ሽንኩርት አንዴ መስሏል።
መስመር ላይ ጠብቁኝ። እሺ hello ሌላ
መልሼ ልደውልልዎት?
እሺ እሺ እሺ